ባለፍኩበት መንገድ ለእኔ ተጠቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ። አገሬ ገባለው እምነቴ ሳይፈታ ባለፍኩበት መንገድ ለእኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታ። አገሬ ገባለው እምነቴ ሆ ባለፍኩበት ባለፍኩበት መንገድ ለእኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታ። አገሬ ገባለው እምነቴ ሳይፈታ ማበሉ ሳይጥለኝ ውሃ ሳያሰጥምኝ እጄን በእጁ ይዞ ወንዝን አሻገረኝ። የፈተናው እሳት ወላፈን ሳይጎዳኝ በጌታዬ ጸጋ በሕይወት አለፍኩ ባለፍኩበት መንገድ ለእኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታ። አገሬ ገባለው እምነቴ ሳይፈታ ባለፍኩበት መንገድ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታ። አገሬ ገባለው እምነቴ ሳይፈታ ከሕያዋን ጋር ኖሬ እንዳመልክው ፈተናውን አልፌ እንዳመሰግነው ኢየሱስ ከጎኔ ቆሞ አበረታኝ ከአንበሳው አፍም ደጋግሞ አወጣኝ አለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ። አገሬ ገባለው እምነቴ ሳይፈታ ባለፍኩበት መንገድ ለእኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታ። አገሬ ገባለው እምነቴ ሳይፈታ ሕይወቴ ለአምላኬ አደራ የሰጠው በእረኝነቱ ስር ሳልሰጋ እኖራለሁ። ክንፎቹ በታች እተማመናለሁ። በእርሱ ተጠብቄ አገሬ ገባል ሕይወቴ ሞቴን ላምላኬ አደራ የሰጠው በረኝነት ወሰደ ሳልሰጋ ኖራለው ከክንፎቹ በታች እተማመናለው በእርሱ ተጠብቄ አገሬ ገባል ባለፍኩበት መንገድ ለእኔ ተጠንቅቁ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ። አገሬ ገባለው እምነቴ ሳይፈታ ባለፍኩበት መንገድ ለእኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ። አገሬ ገባለው እምነቴ አገሬ ገባለው እምነቴ ሳይፈታ ያስጀመረን ያስጨርሰናል። ክብር ለእግዚአብሔር ይሁን። ሃሌሉያ። አገሬ ገባለው እምነቴ ሳይፈታ እልልታ ይሁንለት። ሃሌሉያ። የደመቀ እልልታ ይሁንለት።